አንተ ባለህበት በየትኛውም ስፍራ ምንም ቦታ የለው ሞትና መከራ። አንተ ባለህበት በየትኛውም ስፍራ ምንም ቦታ የለው ሞትና መከራ። ገብርኤል ገብርኤል መልአከ ራማ ገብርኤል ገብርኤል መልአከ ራማ ስንጠራ ፈጥነ ድረስ ድምፅህን እንስማ